ሄሎ
ሄሎ ጤና ይስጥልኝ።
አብሬ
የገርጂ ሆስፒታላችሁ ከኮሪያ ሆስፒታል ወዴት ነው?
ወደ ቦሌ የምታስወጣውን መንገድ ያውቁታል?
ይርቃል ከኮሪያ ሆስፒታል?
አይ አይርቅም። ወደ ቦሌ የምትወስደው ቀጭኗ መንገድ አለች አይደል? church እሺ።
ያለበት። አዎ እዛ እሺ።
መንገድ ወደ ታች ሲወርዱ ከኮሪያ ወደዚህ ሲመጡ ወደ ቦሌ መሀል ላይ ነው።
ምንድን ነው ህንጻው?
ከፍሊንትስቶን ሆምስ ይላል ነጭ ህንጻ። ጋራጁን ዝቅ እንዳሉ
okay።
ይደውሉልኝ። ሲደርሱ።
እሺ።
እሺ እሺ